ኪድ መጣ በላ ዘወርወር ዘወረው ልቤን ነዳችው ተይ በሏት እንጂ ዘወርወር አያችው አቶይ በመንዴታ ኖረችው ዘወርወር ኪድ መጣ በላ ዘወርወር ዘወረው ልቤን ነዳችው ተይበሏት እንጂ ዘወርወር አያችሁ አቶይ በመንገድ የታኖረችው ዘወርወር ተሻገረ ካምባው ልቤ ተከተለው በልቦ ተርበው እድሜ ቀጠለለት ሞካክሮኝ ነበረ ይጉራላ እንደሰማነው እንደሷ ሰው ብን ከገበላይ በእሞ ከገበላይ በእሞ ተለው አመለች መለስ ከለስ ተለው አመለች መለስ ከለስ መለስ ከለስ የልብ እንኳን ቢደር ተለው አመለች መለስ ከለስ ስለው መለስ ቀለስ መለስ ቀለስ የልባ ኮሚደ ሂድ መጣ ብላ ሰወርወር ዘወራውን ልቤን ነዳችው ተይ በሏት እንጂ ዘወርወር አያችሁ አቶይ በመንገድ ታኖረችው ዘወርወር ሂድ መጣ በላ ዘወርወር ዘወረው ልቤ ነዳችው ተይ በሏት እንጂ ዘወርወር አያችሁ አቶይ በመንገድ ታኖረችው ዘወርወር ማሞላሞል ሲያምረኝ ሙና ላይ ስመኝ ነው ጣል አድርጋኝ ሄደች ሰው ሳታርገኝ ላጥቀው ካባዬን በወጉ ይመረባው ይግረማት መድመቄን አይኗን ትጣለበኝ አይኗን ትጣለበኝ ስለው አምልክ መለስ ቀለስ ስለው አምልክ መለስ ቀለስ መለስ ቀለስ የልብ እንኳን ቢደርስ ስለው አምልክ መለስ ቀለስ ስለው አምልክ መለስ ቀለስ መለስ ቀለስ የልብ እንኳን ቢደርስ ሂድ መጣ በላ ሰወርወር ዘወራውን ልቤን ነዳችው ተይ በሏት እንጂ ዘወርወር አያችው አቶይ በመንገድ የታኖረችው ዘወርወር ሂድ መጣ በላ ሰወርወር ዘወራውን ልቤን ነዳችው ተይ በሏት እንጂ ዘወርወር አያችሁ አቶይ በመንገድ ታኖረችው ዘወርወር አልነገራትማ ይህ ህመም የመጣተው መቼን ጀነነ የእሷን እንደቆረጥ መቼ ዘዴ ጠፋ ይወዳል መግደርደረው ባልሶሳን ለመውደድ እንዳይሞት መፈቀድ እንደመፈቀድ ስለዋለች መለስ ቀለስ ትለዋለች መለስ ቀለስ መለስ ቀለስ የልቧን ኮሜዲ